hello ጤና ይስጥልኝ ተድላ አምቡላንስ ባክዎ ምን ልርዳዎ hello hello ጤና ይስጥልኝ hello hello ጤና ይስጥልኝ ተድላ አምቡላንስ ባክዎ ምን ልርዳዎ አይሰማም ድምፅዎትን ከፍ ያድርጉልኝ እ አባባ ድምፅዎትን እየሰማሁት አይደለም እ አምቡላንስ ፈልገው ነው እ አምቡላንስ ፈልገው ነው ወይ ከየት ወዴት ነው የፈለጉት እ እ ከሰሜኑ የቴሌ የት አ የቅድሙ እንትን ኖትን አይደለ በደንብ ሊያናግረኝ የሚችል ሰው አጠገቦት ካለ ስልኩን ለሱ ይስጡልኝ ሄሎ ሄሎ አጠገቦት በደንብ ሊያናገረኝ የሚችል ሰው አካል አለ እኮ ይኸውልዎት ከሰሚሁኔቴ ዘውዲቱ ነው ያሉኝ አይደል እኮ ድምፅዎት እየተሰማኝ አይደለም በደንብ ሌላ የምጠይቅዎት ነገር ስላለኝ አጠገቦት በደንብ እ ድምፅዎት አይሰማም አሁንም አባባ ወይ ልደውልልዎት ሄሎ እኔ ልደውልልዎት ወይ እሺ በዚህ ቁጥር ልደውልልዎት እሺ